hello ጤና ይስጥልን። ብር ተይዞብን text አድርገንላችሁ ነበርና መልስ ልትሰጡ አልቻላችሁም። ምንድን ነው ችግሩ?
እየሰጠን ነው፣ ይጠብቁ እዛው ቴሌግራም ላይ
አይ ቆየ እኮ ከ text ታነዝናችሁ ቆየ፣ መልስ አልሰጣችሁም።
የትላንትና ነው አይደል?
አይ ቆይቷል ከላክላችሁ እራሱ።
ስፖርት ላይ ከላኩ
እ?
ስፖርት ላይ ከላኩ
አዎ ማለት በቴሌግራም ቴክስት አድርግልን ስክሪን አድርገህ አልሽኝ። ስክሪን አድርጌ ላኩ መቼ ነው ያደረጉት?
እ፣ ዓርብ ዕለት
ማን ልበስ ሞተ?
በአንተ
እም?
በአንተ አምላክ በአንተ
የትኛው ነው?
screen አድርጌ በቴሌግራም ልኬልሻለሁ እኮ አዎ እኮ በጣም ብዙ ነው የላኩት እኮ እና መ- የመጀመሪያው withdraw